ሄሎ ሄሎ ሰላም ጤና ይስጥልኝ
አብሮ ይስጥልን ሰብስቤ
ናኛ ከ We Plus Solution ድርጅት ነው የምደውለው እ እ ከ We Plus Solution ድርጅት ነው የምደውለው ከምን ከምን We Plus Solution
We Plus Solution አዎ እ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው እ እናም እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጠናል
እ፣ እኔ ለጊዜው አሽከርካሪ አይደለሁም።
okay አሽከርካሪ አይደለሁ ለጊዜው አዎ።
እሺ ነበርኩ።
እሺ እሺ እናመሰግናለን